Hello? Hello? Hello? Hello? Hello? Hello? በማይሰራ ነገር ውስጥ ጆሮአችን ዝም ብሎ ይቃጠላል። በኢየሱስ ስም ማለት ገባሱት እኮ ቀላል ነው እኮ ፕሪንት አደርጋለሁ እንትኑ ነው ሲል ኤጀንሲ ገጅ ነው ማለት ቀላል ነው። አዎ በረከኝ ትደብሶች